ጤና ይስጥልን ቪዣ ኢትዮጵያ የምንንባኩት ልርዳዎች
እንትን ኦክሲጅን አስመዝግቤ ነበረ
ዛሬ መቼ ነበር ያስመዘገቡት?
አራት ቀን በፊት ምናምን በሶስት ቀን ውስጥ ይደርሳል ተብዬ ነበር።
እሺ እ፣ የተሰጡትን የትኬት ቁጥር ይንገሩኝ።
የተባ እ የተሰጡትን የትኬት ቁጥር
አስራ አንድ ሀያ ዘጠኝ አስራ አንድ ሀያ ዘጠኝ አስራ አንድ ሀያ ዘጠኝ ነው።
እሺ መስመር ላይ ቆይ እያየሁሎት ነው።
እሺ
አዎ እሺ ደንበኛችን እስካሁን አልመጣልዎትም።
አዎ አልመጣም።
እሺ አሁንም እንደገና መዘግብልዎታለሁኝ። ቅሬታዎትን ወደሚመለከተው አካል አስተላልፋለሁ። ሌላ የሚረዳዎት ነገር አለ?
አይ የለም፣ በቃ ይሄ ነው ያው ስለ- ቀድሞ ስለደወሉ እንዲደርሰን አያርጅም።
እሺ ስለደወሉን አመሰግናለን። ስለ አገልግሎቱ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።
እሺ በቃ